ሄሎ ሄሎ ቆምላቸው፣ እንዴት ነክ? አለን። ይሄ ፕሪንተሩ ይኸውልህ ቴፕስ ፔጅ እኔ እዚህ ጋር ሳዘው በስነ ስርዓት ይወጣልና እስኪ እንደማይወጣና ለምን ቼክ አድርጋ አትነግረንም? ምክንያቱም እዛ እኮ እዛ አይደለም ነው ሌላ ሰው ጠይቃቸው ጠይቃቸው አሁን መስራትና ለመስራቱ ማወቅ አልቻልኩም እና እኛ እንትን እኮ ነው ግን ስናዘው እምቢ ብሎ የነበር ፕሪንተሩ አዲስ ነው። መጀመሪያ ተበላሽቶ ነበር ነው ጥርስ ብሎ ጥርሱ ሲሰራ አዲስ ፕሪንተር ነው አምጥተው የገጠሙት።
ምናልባት ከዛ ሲስተካከል የሆነ ችግር ከሌለው በስተቀር ግን ከዚህኛ print ስንለው ይቀበለናል።
እንደ ምናልባት connection ነው እህ እህ connection ይሆናል።
አይ ነው ከ connection ሳይሆን እስኪ ኬብሉን ምናምን check አድርጎት ስልክ እንትን POS ኡን driver ኡን ተጭኖበት ነበረ የቤትማንም ካይሮን ተጭኖበታልና POS ሰማንያ ነው አይደለ?
አዎ ሰማንያ ብዬ አድርጌዋለሁ። እስኪ ጠይቃቸው። የስራ የስራ እርግጠኛ አይደለሁም፣ ግን test page ሳዝ ይወጣል ይቀበለዋል።
ነው እንደዛ ኬብል አዎ።
ይሆናል። በቃ ማለት ድንገት
አዎ አዎ፣ እሱን check አድርገውና ንገረን ቴሌግራም ላይ እሺ እሺ።
እሺ።